Hello ጤና ይስጥልኝ።
አብሮ ይስጥልን።
ከአሪፍ ፔ ነው የምንደውልለው ደንበኛችን
ከማን ነው የምንደውለው?
አሪፍ ፔ።
አሪፍ ፔ።
አዎ እሺ በዚህ ቁጥር ደውለውልን ነበር የሚፈልጉትን አገልግሎት አገኙ?
እ
በዚህ ቁጥር ደውለውልን አግኝተን ነበረ። missed call የሚፈልጉትን አገልግሎት አገኙ?
ኧረ ከአሁን በፊት አልደወልኩም። መቼ ነው የደወልኩት? ዛሬ ነው
ትናንት ነው
ዛሬ
የትናንት ትናንትና ነው የሞከሩልን።
አዎ፣ ትናንትና ወላ የምን ብንዋልሽ አሪፍ ፔ ብር የማስተላለፊያ መንገድ ነው።
አሀ እኮ ይሄ ሰፋሪኮም ዜሮ ሰባት ነው አይደለ? ከቴሌብር አዎ፣ የሆነ የሆነ እዚያው ከቴሌብር ወደ ኪክ ብር game ጨዋታ አለ አይደለ?
እሺ በዛ በአሪፍ ፔ በኩል ከቴሌብር ወደ ኪክ ብር አስተላልፈው ነበር።
አስተላለፍ ነበርኩና መጀመሪያ መቶ ብር ከዛ አምሳ ብር ከዛ አምሳ ብር ከዛ አስራ አምስት ብር ከዛ ሀ- ሀያ ብር ልክ አስገብቼ ነበር። ከዛ አልገባልኝም።
ሁሉም ነው ያልገባሉት።
አ- ግማሹ ማታ ገብቶልኛል መሰለኝ። የዛው ሰዓት ጨዋታ ላይ ነበርኩት። ብዙም ተስፋ አልሰጠሁትም፣ ግን ብር አልገባልኝም። ብዙም ሁሉም
ስለዚህ መቶ ብር፣ ሀምሳ ብር፣ ሀምሳ ብር እና አስራ አምስት ብር።
አይዋ
እሺ መቼ ነበር የሞከሩት?
ትናንትና ሳይሆን ትናንትና ማታው ሁለተኛ ማታ ማለት ነው።
ከትናንት ወዲያ ማታ።
አይዋ ከሌሊቱ አራት ሰዓት ውሰ የአሞት ይሳዩ
እሺ ደንበኛቸው አሁን በደወሉልን ቁጥር ነው ቴሌብሩ የሚጠቀሙት?
ምሴ ሳይሆን ከመለሰልኝ ደስ ይለኛል። በዚህ ሰዓት ስራ ላይ ስለሆንኩ
እሺ ባለሙያዎች አይተው እንዲሞልስሎት መረ- ሙሉ መረጃውን ይስጡኝ። ቴሌብር ላይ በዚህ ቁጥር ነው የሚጠቀሙት።
አ፣ ሰላሳ አለም ዜሮ ዘጠኝ ሰላሳ ሰባት ስልሳ አንድ ሰላሳ ሰባት ስልሳ ሁለት ዜሮ ዘጠኝ ሰላሳ ሰባት ስልሳ አንድ ሰላሳ ሰባት ሰላሳ ሰባት
ስልሳ ሁለት ማለት ነው።
ስልሳ ሁለት ማን በሚል ስም ነው ቴሌብር ላይ የተመዘገበው?
አብዳላ መሐመድ አሊ
አብደላ መሐመድ አሊ መሐመድ አሊ። እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን እኛን ቴሌግራም ቁጥር እንስጦትና screenshot ይላኩልን። በዛ መሰረት ባለሙያዎች አይተው ያስተካክሉሎታል።
እ- እሺ፣ የምን message ላከው? ምን የሚለው ከቴሌብር ላይ እነዚህ ብሮች መቀነሱን የሚያሳይ message ደርሶታል አይደል?
አ፣
እሱን screenshot እያነሱ ወደ እኛ ቴሌግራም ይላኩልን።
መርሐባ። እሺ፣ እሺ፣ እሺ ቁጥሩ ልስጦት የያዙ ዜሮ ዘጠኝ ዘጠና ሁለት አንድ አንድ አንድ አንድ አንድ መኪና እየነዳት ነበርና
እሺ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት
ሲልኩ መልካም።
ስምና ስልክ ቁጥሮትንም ከታች ያስቀምጡልን።
እሺ።
እሺ ሌላ ምረዳውት ነገር አለ?
ኧረ የለም። ታንኪ ታንኪ።
እሺ እኛም እናመሰግናለን። የአገልግሎት ላይ ያሉትን አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ነው። እሺ